በፊት ላይ ሳጣሽ ወልቅስ መጨነቅ ሁሉን ነገር ትቼ ይቅር ሳልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ አቱኝ ወደ ባሻ አይብዛ ከያሜሽ የሆዴ ሳታውቂ ያፌን ተከትለሽ ፍቅሬ ሆይ ጥፋቴ አላስተባበልም በድንገት መሳሳት አያጨካክልም አውቄያለሁና ብዙ እንደበደልኩሽ ጥፋቴ ገብቶኝ ነው እንታረቅ ያልኩሽ መቼም በአጋጣሚ መሳሳት ቢኖርም ያለብነው መርሳት አያቀባብርም። ግድ የለም ግድ የለም ግድ የለም ፍቅር ፍቅር ያለ የማይሆነው የለም። ኧረ እንዴት ኧረ እንዴት ልታገስ እምባ ከቅንድቤ ከጉንጬ ሲታፈስ ልቤ እንደመረበሽ አይኔ እንደመናፈቅ ከፊት ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለኝ ነኛው እንታረቅ እኛው እንታረቅ እኛው እንታረቅ ልቤ አይደለ ዋዛ ወረት ያናወዘው ፍቅር ታላቅ ነገር ነው የወዘወዘው ሰው አይስማብን ሰው ሰው አይስማብን ሰው እኛው እንደጀመር እኛው ጨርሰው አሻገር ነገር ገላጋይ አናፍቅ የኛ ጉዳይ የኛው መሆኑን ስታውቄ እኘ ለማደኞች እንዳይሎም ብዬ ሰው ሳይጠራሁሽ ወይ በይ ፍቅርዬ ግድ የለም ግድ የለም ግድ የለም ፍቅር ፍቅር ያለ የማይሆነው የለም ኧረ እንዴት ኧረ እንዴት ልታገስ እምባ ከቀንድቤ ከጉንጬ ሲታፈስ ልቤ እንደመረበሽ አይኔ እንደመናፈቅ በፊቴ ላይ ሳታሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅር ሳልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ ንፋሳ ይግባብን ስንል እንዳልነበር እንዲህ በቀላሉ ተኳርፈን እንዳንቀር ቅያሜ የሌለበት ሰላማዊ ኑሮ ታርቀን እንመስርት አናብዛ ቀጠሮ አቱኝ ወደ ባሻ አይብዛ ቅያሜሽ የሆዴ ሳታውቂ ያፌን ተከትለሽ ፍቅሬ ሆይ ጥፋቴ አላስተባበለም በድንገት መሳካት አያጨካክልም ግድ የለም ግድ የለም ግድ የለም ፍቅር ፍቅር ያለ የማይሆነው የለም ኧረ እንዴት ኧረ እንዴት ልታገስ እምባ ካይኔ ሽፋን በጉንጬ ሲታፈስ